ጤና ይስጥልኝ።
አብሮ ይስጥልን። ዊዝድሮ አፕሩቭ ይጠይቃል ይለኛል እዚህ ጋር ዲስትቤሽን ዊዝድሮ አገኝ ወልክበት ነው።
አዎ በዚህ ቁጥር ስንት ብር ነው?
እ አይ በዚህ ቁጥር አይደለም እሺ
ዜሮ ዘጠኝ ንገረኝ።
ሀያ አራት እሺ እ ዜሮ ዘጠኝ ሀያ አራት ስልሳ አምስት እሺ
ሰላ- ሰላሳ አንድ ሰላሳ አንድ
ስንት ብር ነው?
አምስት ሺህ እሺ ጠብቀኝ። የቴሌብር ቁጥር ዜሮ ዘጠኝ ሀያ አራት ስልሳ አምስት ሰላሳ አንድ ሰላሳ አንድ ነው አይደለ?
አዎ አዎ
እሺ አሁን ገብቶላል። እሺ ስለደወልክልን አመሰግናለን። መልካም ቀን።
እሺ እናቴ አሁንም withdraw ሌላ ላለው አንድ አምስት ሺህ approve አድርጊልኝ አሁን ብለኸዋል።
አል- አላልኩትም አሁን አንድ አንድ ደቂቃ እንደዘጋሁት withdraw ላለው ከምደውል እሺ አስተካክል እሺ እሺ እሺ እናቴ እሺ አባ